ጤና ይስጥልኝ ማሪ ባባ።
hello አብሪኮ ካስተል ነበር የፈለኩት።
ምን አሉ?
አብሪኮ ካስተል አብ- አብሪኮ ካስተል
አብሪኮ
አዎ
አብሪኮ ምንድነው? እንትን መ- PLC ነው መቤት
አይደለም ለመጋረጃ አብሪኮ ካስተል ነው። እዚህ ቸርቸር ጋር ነው አላችሁ።
ፒያሳ ጋ ያሉት ናቸው።
አዎ ወደ ቸርቸር
ካር ቤት የሚሸጡ
እ ምን የሚሸጡ ካር ቤት የሚሸጡ ናቸው።
አብሪ- አብሪኮ ካስተል ነው የሚለው መ- መጋረጃ መሰለኝ።
እኮ መጋረጃዎቹ የሚሸጡ
እ
እሺ፣ እየወጣን ነው።
ቅድም የሰጠሽኝ ግን ልክ አይደለም።
ምን ነበር መቤት?
ኤሚ- ኤሚዩቲ PLC ብዬሽ እ፣ መስመሩንም የምኑንም እንዳለ የ- እንትን ነው የግለሰብ ነው የማይሰራ ዘጠኝ አስራ ሁለት ብለሽ የሰጠሽኝ አይሰራም ማለት ተ- የግለሰብ ሰው ነው። ይሄኛው ደግሞ አንድ አንድ ብለሽ ሰማንያ ዘጠኝ ብለሽ ያልሽው ነው እንትን አይልም። የአብሪኮ ንገሪኝ አይነውን በኋላ ነው።
መስመር ላይ ናት መቤት?
አዎ ይሄው message ልላክሎት እንትን ይዛለሁ
በሚስል message ላድርግሎት። አዎ ሁለቱንም አደርግሎታለሁ በስም
እሺ፣ በዚህ ስልክሽ እሺ እሺ እሺ